hello
የቴሌ ትኬት አልተቆረጠልኝም።
እንዴት አልተቆረጠልኝም? ስልኮች ላይ balance ሲኖር ያው ይቆርጥና ይሰጡታል፣ ትኬት ይገባለታል።
እ
ስልኮች ላይ balance ሲኖር ቆርጦ ትኬት ያስገባሉታል።
አ እሱን ለመቁረጥ እኮ ብዬ ነበረ እኔን
እሺ ልንገሮታ እንዴት እንደሚቆረጥ ኮከብ ዘጠኝ ሰማንያ አምስት መሰላል አድርጎ ደውለው
ኮከብ ዘጠኝ ሰማንያ አምስት መሰላል አድርጎ ደውለው እ፣ አንድ ቁጥር ላይ subscribe ሲያደርጉ ትኬት ይሰጡታል።
ኮከብ ዘጠኝ ሰማንያ አምስት ብዬ ኮከብ ነው መሰላል ነው የምልህ።
ኮከብ ዘጠኝ ሰማንያ አምስት መሰላል
እሺ እንደዛ ብዬስ ንባብ ሲመጣልኝ ነው እንደምለው ስድስት ቁጥር ላይ ነው አምስት ቁጥር ላይ አይደለም መጀመሪያ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉና አንድ ቁጥር ላይ subscribe ሲያደርጉ ደንበኛ ይሆናሉ፣ ትኬት ይገባሉታል።
አይ ትኬቱን ለመቁረጥ እኮ ነው እኔ።
እኮ ትኬት ይሰጡታል።
እሺ በቃ እሺ እሺ።
አንተ